ጤና ይስጥልኝ አርፌ ሰዎች በኩል እንዴት ነው?
አሁን ገብቶልሃል ታርጌ ግን እዛ ስገባ የለም አልገባም። ተስፋውን ደውለውልኝ ነበር በዚህ ቤት ቁጥር በዚህ ቁጥር ያስመዘገቡት አ- አ- ያስመ አይ፣ በዚህ አሁን ደውለሽልኝ ነበርና ገብቶልሃል ብሩ እሺ ብሩ ስ- አሁን ሳየው የለም ብሩ
እሺ ደንበኛችን ሙሉ ስሞትን ማን ልበል?
ዳዊት ለገሰ አሁን ደውላልኝ ነበረ ዳዊት ለገሰ ገብቶልሃል ብሩ check አድርገው ስትለኝ አዎ የለም።
አዎ አሃ።
ብሮትን እ፣ አስተላልፈን ልኖታል ወደ betting site ኡ አዎ፣ betting betting site ኡ ሳይ betting site ኡ አዎ።
ጋር ደግሞ ደውለው active እንዲያደርጉሎት ማናገር አለቦት።
okay እነሱ እነሱ ጋር betting site ኦቹ ማለት ነው።
አዎ አዎ እኛ ወደ እነሱ አስተላልፈናል።
እሺ እሺ ደንበኛችን መልካም ቀን።